ኃይላት ሌላው ገናሽ ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
አለን አለን። እ፣ እንዴት ኳስ እየወጣብኝ ነው? cashier ኦቹ እንትን እያሉት ነው
እ?
ወይስ ኔትወርክ አሪፍ አይደለም? እኔ ዲስኩ ይወጣብኛል። ብዙ ጊዜ ነው የሚወጣው።
ይወጣል ይወጣል፣ እየተቋረጠ ይወጣል። አ ችግር የለውም። እኔ accept አደርገዋለሁ። እዛው ቁጭ ብዬ ልጁ እንትን እሺ።
እንዲሰራ አደርገዋለሁ። ትናንትም እኮ እንደዛ ያላለቀ አቋም ነበር። ባለፈውም እንደዛ አስጀምሬ ሳያል ሲቀር ብዙ shop ነበር መኪና የምፈልገው፣ ግን እንደዛ ይ- በጣም ስለሚያስቸግር ተውኩኝ።
እሺ፣ ውብ መቶ ሀያ አምስት ሌላ ከእንትን የፈረስና የውሻ ያጫውታል አይደለ?
አ አ ከዛ ውብ ውጪ አምስት።
ሌላ ምን game ያጫውታል?
አ ውብ አምስት በሚለው መኪና ፈልጌ ነበር። እዛ ገባኝ።
cashier አንድም ትላንት እየተጫነ ትላንት ነው ከትላንት ወዲህ እየተጫነ ተቆ- የተቋረጠ አለ።
እ፣ እሺ አሁን የ- ውቤ መቶ ሀያ አምስት ነው የላክልኝ አይቷል አይደለ? ውቤ መቶ አዎ።
ሀያ አምስት ላይ የመኪና አዎ።
ጫን ያልከው እሱ ደግሞ ፈረስና ውሻ ያጫውታል አይደለ? ከዛ ውጪ የሚያጫውተው game አለ እንዴ?
የለም የለም።
ፈረስና ውሻ ብቻ ነው የሚያጫውተው?
መጀመሪያው ፈረስና ውሻም እያጫወታል ነበር። አሁን በመኪና ሊጀምር ፈልገው ነው ልጁ ያው በመኪና ፈረስ- ላስጀምር።
እሱ- ፈረስና ውሻማ ያጫውታል።
የፈረስም አለ የፈረስና የውሻም አለ። ሌላ cashier ማጫውተው ሌላ እንትን አለኝ።
ሌላ አላ- shop ነው እንዴ ወይስ በውቤ መቶ ሀያ አምስት ፈ- ውቤ ፈረስና ውሻ አምስት ይሰራል?
ውቤ ፈረስና መቶ ውሻ አምስት ላይ cashier አምስት cashier አምስት የመኪና እንዲጫን ፈልጌ ነው። ያኛው ችግር የለም።
ውሻና ፈረስ እ, እያጫወትኩ ነው።
ከሁለቱ ውጪ ሌላ ምንም የለም አይደለ?
የለም። አዎ ጥሩ እሺ።
ኬኖ አንድ ቦታ ላይ አለ። ኬኖ አንድ ቦታ ላይ አለ።
ውቤ መቶ ሀያ አምስት ላይ
አዎ
cashier ስንት
cashier ሁለት ነው መሰል ጠይቀው ልጁ እሱን እ, እየሰራ ያለው ልጅ አለ አ፣ እስኪ ጠይቀው።
አለ አለ ሌላ እሱ ላይ ሌላ ፒሲ ላይ ነው የተጫነው cashier እሱ?
ሁለት ሌላ PC ላይ ነው የተጫነው አዎ፣ አይደል?
አዎ፣ አዎ፣ ውቤ መቶ አምስት ላይ cashier ሁለት ነው አንድ ወይ ሶስት ነው በዛ ላይ ነው ብቻ ነው። በዚህ አምስት ላይ ምንም የለም አዲስ account ነው።
እሺ በቃ ቼክ ይሄ በአምስቱ ነው አሁን እንዲጫ ነው።
አክሰብት በለኝ እሺ።
እሺ እሺ እሺ